ጤና Hello Visa ለምነኝ ባኮት ምን አይነት የጉዞ መረጃ ልስጠዎት?
እሺ መረጃ እንትን ፈልጌ ነበረ ፓስፖርት አወጥቼ ማለት ነው።
እሺ ደንበኛችን ከዛን የሆነ አሁን ደግሞ የኤምባሲዎችን አድራሻ ፈልጌ ነበር። ስልክ ምናምን ልትሰጡኝ ትችላላችሁ ወይስ እንዴት ነው? ስላልገባኝ ነው።
እሺ ልሰጠዎት እችላለሁ ደንበኛችን
እ- እሺ
ሰማንያ አንድ አስራ ሰላሳ ሶስት
ሰማንያ አንድ ሰላሳ ሶስት
እሱ ላይ ልደ- ልደውል።
አዎ ደውሉና መጠየቅ የሚፈልጉትን ይጠይቁ።
እሺ አመሰግናለሁ። በቃ እሺ Hello Visa ስለደወሉ እናመሰግናለን። መልካም ቀን ደንበኞች።
እሺ እናመሰግናለን።